Hello?
ሄሎ ጠና ብላይ አክስማይት ሬዲዮ።
ይቅርታ አማርኛ
እሺ፣ ችግር የለውም። ጤና ይስጥልኝ።
አ- አክስማይት ሬዲዮ።
አጻንስ ዮሐንስ ሆቴል
እ? አፄ አፄ ዮሐንስ ዮሐንስ።
ሆቴል።
እወ
አፄ ዮሐንስ። እሺ፣ ከ- ከዛ ማን- ወዴት ነህ?
ወደ እንትን ወደ ዲያስፖራ መጨረሻ ታክሲ እ?
ዲያስፖራ። እሺ፣ እሺ፣ እንልክልሃለን።
አይ፣ መልካም ቀን።
ማን